ጤና ይስጥልን በስቤት ቤት ነው የምንረዳው?
ሰላም አሁን ደውዬልሽ ነበረ።
እሺ withdraw ሁለት ሺህ እና አንድ ሺህ ብዬ
እሺ አልገባም እስካሁን ገብቷል ብለሽ ነበር።
ይሄ ነው የመስሎኝ ምን- ስልክህ?
አዎ፣ አዎ።
እሺ መች ነበር withdraw ያረከው?
ትናንት ነው withdraw ያደረኩት። ቅድም ደውዬ confirm አድርጌልሃለሁ ብላኝ ነበር ግን አልገባም።
እስቲ እሺ ሊያ
እሺ። ውሃ ላስቸግር
ቴሌብር account ሀያ አምስት ሰባ ስድስት ሀምሳ አምስት ሀያ አይደለ?
አዎ፣ አዎ።
አዎ process ላይ ነው። እሺ ይገባልሃል። confirm ተደርገው process ላይ ነው ያለው። ይገባልሃል።
አይገባም?
ትንሽ ጠብቀው። አይ ይገባል። ትንሽ ጠብቀው። ያ processing time ስለሚፈልግ ነው።
እሺ።
no no no hello አቤት hello። እሺ ወደ ቤት ቤት account ተመልሷል። እሺ failed ሆኖ
ታዲያ ምንድን ነው withdraw ላድርገው ድጋሚ?
አዎ አዎ እሺ፣ እሺ፣ sorry ይቅርታ በጣም እሺ።